ሄለ ሰላም ጤና ይስጥልኝ።
ሄላ አቤት
ሰላም ነው እንዴት ነሽ?
እግዚአብሔር ይመስገን። ዶንኪ ቲዩብ ነው።
አዎ አውቄያለሁ። ከእናንተ ጋር ስራ መስራት ፈልጌ ነበር። ማስታወቂያው ነች።
እሺ ማስታወቂያውን ያዩበት ቪዲዮ ላይ ከስር link አለ። እዛ ላይ apply ያድርጉ link ኩ ላይ።
እሺ አይ መደወል በዚህ መደወላችሁ መመዝገብ ትችላላችሁ የሚል ስላዩ አዎ ግን እዛ ላይ የስራ ዝርዝር ስላለ ከሶስት ሶስት አመት እና ከዛ በላይ የስራ ልምድ ያላችሁ ነው የሚለው እዛ ላይ በሚፈልጉት ሙያ ገብተው apply ያድርጉ። የስራ ዝርዝር CV ምናምን ስለምታስገቡ link ኩ በሚመራችሁ መሰረት በ form ሙ ይሙሉ። ሲከፍቱት ከዶንኪቲዩብ ጋር ለመስራት የሚል አለ እዛ ላይ።
አመሰግናለሁ በጣም